ተባብራ በሻቱ ቀላል ነበር ግልጹ በቃሺ ማለቱ ቀላል ነበር ግልጹን በቃሺ ማለቱ ሰበብ በማፈለግ ሰው ለማደናገር ከፊት ለፊት በቃኝ ይሻል እኮ ነበር ቃልህን ለማጠፍ ሰበብ በሻቱ ቀላል ነበር ግልጽ በጋሺ ማለቱ ቀላል ነበር ግልጹን በጋሺ ማለቱ አንተ ልጅ ሰው እንዳስቀመጡት ያለ መገኘቱ ሆድዬ ባንተ ብቻ ሳይሆን አውቃለሁ ተረቱን አንተ ልጅ ቃልህን ለማጠፍ ሰበብ ከመሻት ሆድዬ ቀላል ነበር ግልጽ በቃሽ ማለቱ በፊት ለፊት በቃኝ ይሻላል ጠላሁት ብለህ እንደነበረ ሲጀመር ወደድኩት የእህል ውሃ ማለት ይሆናል ነገሩ በቃኝ ብለተው ሰበብ ከማፍጠሩ የእህል ውሃ ማረድ ይሆናል ነገሩ በቃኝ ብለተው ሰበብ ከማፍጠሩ ሰበብ ከመፈለግ ሰው ለማደናገር በፊት ለፊት በቃኝ ይሻል